hello ጤና ይስጥልን Best Bet
አሁን ደውዬ ነበር። በ voucher withdraw አድርግቼ ኮዱን ረስቼው ነበር።
okay account history ውስጥ ገብተህ check ማድረግ ትችላለህ። የት ነው?
account history ከዛ
በስልክ ነው አይደለ?
አ አዎ account history ስትገባ voucher history የሚል አለ። እዛ ውስጥ ኮዱን ታገኘዋለህ። ቀኑን ታስገባለህ። እሺ በቀኑ ነው የምትፈልገው።
በቀኑ አዎ ቀኑ withdraw ያረክበት ቀን አለ አይደለ?
አ፣ በሱ ነው የምትፈልገው።
እሺ